ስለው ፍቅር ነኝ።
እንዴት ነሽ ፍቅር?
አለሁልህ። እንዴት ነህ?
ሰላም ነው አለሁልህ።
አለሁልሽ። እንትን ነበረ በእናትሽ suspend suspend ተደርጌያለሁኝ።
ለምን?
እኔ ምን አውቃለሁኝ እኔ አልሰራም ተብዬናላ እኔ ሞተር ነበርኩኝ ሞተርም ተከለከለ እ እየሰራሁ አይደለሁም እና አይ፣ ሞተር እየተሰራ ድንገት- አይደል እንዴ?
እ እ የሞተር እየሰሩ አይደል እንዴ?
አይ የእኔ ኤሌክትሪክ ነው ኤሌክትሪክ አሃ፣ አሃ፣ አሃ።
አዲስ ህግ ወጥቷል እሱ ላይ አዎ ልክ ነህ።
አ፣ እና እና suspend አድርገውኛል እኔ እንግዲህ በሰው ብር ላስወጣ ነበር ያለኝን ብር ማን ነው ከፈት ስምህ?
ድረስ እ ዳዊት ማን ነው ስምህ? ሂድ።
ዳዊት እሺ፣
አ፣ ታዲያ በእናትህ ይህን ማንን ታናግራለህ? ወይ team leader ህን ታወራዋለህ? ደግሞ አሁን ላወራው?
የሉም ማንን መጥ- ማንንም ልጠይቅልህ አልችልም። ወጥተዋል።
አይደለ ጠዋት ነው አይደለ የሚገቡት ደግሞ አዎ፣ ነገ ትገቢያለሽ አንቺ ነገ እገባለሁ። አዎ እገባለሁ።
በቃ ግን በቃ ሁለ- ሞር ሁለት ሰዓት ደግሞ- የሚግ አዎ እንትን team leader የምነግረዋለሁኝ አዎ ለ team leader ንገረውና team leader ያወራቸው። area manager ህም አለ አይደለ? ለሁለት ንገራቸው።
እሺ እሺ እሺ፣ እሺ ፍቅር ደህና ደርልኝ ተናገር bye እሺ እሺ